July አስር ማለት ከሀያ ቀን በፊት ይደርሱታል። ይህን ውሸታም ነው።
hello ጤና ይስጥልኝ። ከቢጃ ነበር የምንደውለው።
ወይ ከሀያ ቀን በፊት እንደደረሰዎት እዚህ ጋር system ኡ ጋር ያሳያል ደንበኛችን።
አልደረሰኝም ምን አለኝ?
አልደረሰኝም።
አይ እዚህ የደረ- ጋር የደረሰኝ እኮ ስሚኝማማ የደ- የደረሰኝ እሺ፣ ከወር በፊት ነው።
ከወር በፊት አዎ ከወር በፊት ነው የደረሰኝ እንጂ የ- የምን ወር ሁለት ወር ይሞላል ከደረሰኝ። አማ አመልክቻለሁ። እንደውም ይሄ ቤቱ አዲስ ቤት ነበር እህ፣ አዲ- አዲስ ቤት ነበር እ፣ የአዲስ ነበር እ፣ መጀመሪያ ቤቱ ጾም ላይ ዘጋ ነው።
እህ፣ ጾም ላይ ዘግተን እያደስን ነበር። ከዛ ልክ እ፣ የከፈትነው የወር ከአስራ አምስት ቀን ነው። መጀመሪያ አ- እኔ የምጠቀመው በሁለት ነው። አንድ ነበረኝ እ፣ ሌላ ልጅ ደርስ ማ ለአንደኛው ደግሞ አልቆ ያን ያን ሶስት ወር አካባቢ ማለት ነው